ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የሕይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል አስራ ስድስት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። እናቴ አልተውሽም፣ እማማ የኔ እናት አድምጪኝ ልንገርሽ፣ እኔ የምወድሽ እኔ የማፈቅርሽ ድልቶኝ ተመችቶኝ ኖሮኝ እንዳይመስልሽ። አዎ ተጠምቻለሁ፣ በጣም ርቦኛል። አዎ ተበድያለሁ፣ ጭቆናም መሮኛል፣ ግፍ አንገፍግፎኛል፣ እርሳት ገርፎኛል፣ ችጋር ጠንቶብኛል፣ ማሰብ ማሰላሰል ቅንጦት ሆኖብኛል፣ መናገር መተንፈስ በግፍ ያስመታኛል፣ ያስደበድበኛል፣ ፍርደ ገምድል ዳኛ ወህኒ ያስጥለኛል፣ የአምባገነን ጥይት አካሌን ያርሰኛል። እማዬ ልንገርሽ እጅጉን አሞኛል፣ መኖር አስጠልቶ ሞቴን ያስመኘኛል። ግን ይሁን እላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ፣ ምን ችግር ቢቆላል ምን ቢጠብሰን ፍዳ፣ ከትውልድ ተላልፎ በእኔ ላይ ያረፈ በለምለሙ መስክሽ በደም የተጻፈ። አዎ ቃላለኝ ቃላለሽ፣ ላትከጂኝ ላትከዳሽ፣ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድማያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት። እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ በዓይኔ እያየሁ ቆሜ በሕይወት ከምኖር ይሻለኛል ለኔስ ድፍት ብዬ ብቀር። አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበል ፍስስ ያንቺ አካል ከሚፈስ አዎ እኔ ልሰንጠቅ የኔ አካል ይቆረስ፣ ባንቺ ግን አገሬ አንዳች ክፉ እንዳይደርስ። አንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ፣ የኔ ጆሮ ይድማ፣ የኔ ዓይን ይጓጎጥ፣ ጨለማ ይውረሰኝ፣ ስትፈርሺ ስትጠፊ በቁም ከሚያሳየኝ። አንደበቴ ይዘጋ፣ ልደፈን፣ ልደንቁር፣ አንቺ ሞት ስትሞቺ ከምሆን ምስክር የኔማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ። ማማ የኔ እናት ፍቅርሽ መች ይሽራል፣ እልፍ አእላፍ ዓመት ዘመን ይሻገራል፣ ሞት እንኳ አይገታውም ዘላለም ይኖራል። መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጠላሽ። ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል? የት ይሄዳል ሸሽቶ? ቤቴ ልሞት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ።
ከኢሃፓ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202 291 4217 ዋሽንግተን ዲሲ በኢሜል ESPIC at AOL dot com ወይም EPRP አት ኢፒአርፒ ዶት ሲኦኤም በፖስታ ሳጥን ኢፒአርፒ ፒኦ ቦክስ 73337 ዋሽንግተን ዲሲ 20056
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለእናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 16
ታጠቅ ብሎ ፈረስ ካሳብሎስ አርባር ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነው። ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንደ አውሎ ነፋስ እኔ መዩ ቱርክ ባይ የምሸሽ ነው።
ለአዳኝነት የተመረጡት ተጠሪም ራሳቸው መሆናቸው ተሰማቸው። ደጃዝማች ካሳ ከራስ አሊና ከደጃች ውቤ የተላከባቸውን ጦር ድል በመቱበት የደንገል በር ምሽግ ጥቂት ቀኖች ከቆዩ በኋላ ከዚያ ወጥተው ከደንቢያ ሜዳዎች ባንዱ ላይ ድንኳኖቻቸውን አስተክለው ነበር። አንድ ቀን በደረቅ ረፋድ ላይ በድንኳናቸው ውስጥ ጋደም አሉ። እንቅልፍ አልወሰዳቸውም ነበር። አይኖቻቸው ግን ገርበብ ብለው ልክ እንቅልፍ እንደወሰዳቸው ሆነው ይታዩ ነበር። ህልም ይባል ራእይ አይታወቅም። ተነስ ካሳ፣ ለምን ትጋደማለህ? ለእረፍት ለእንቅልፍ አልተፈጠርህም። ተነስ፣ ወደ ደብረ ታቦር ገስግስ። ተነስ፣ ወደ ሰሜን ወደ ጎጃም ገስግስ። ተነስ፣ ወደ ወሎ ወደ ሸዋ ገስግስ። ኢትዮጵያን ለመከፋፈል በየቦታው የተሰራውን ጠባብ ምሽግ አፍርስ። አሊ የለም፣ ውቤ የለም፣ ብሩ የለም፣ ኃይለ መለኮት የለም፣ እነ ወርቂት የሉም። ኢትዮጵያ እንድትኖር እነዚህ አለመኖር አለባቸው። እነሱ ካሉ ኢትዮጵያ የምትባል ሀገር የለችም። በጌ ምድር፣ ጎጃም፣ ወሎ፣ ሸዋ፣ ትግሬ የሚባሉ ቁርጥራጭ የምድር ክፍሎች ከአረብና ከቱርክ ብቻ ብቻቸውን ለመመከት የማይችሉ ብቻ ብቻቸውን ተከብረውና ታፍረው ተሻሽለውና አድገው ለመገኘት የማይችሉ እርስ በርሳቸው ከመፋጀት የማይመለሱ አሁን ባላቸው ስም ወይም በአዲስ ስም ሲጠሩ የሚችሉ ቀበሌዎች ይኖራሉ። ግን አሉ አይባልም። ኢትዮጵያም ከስሟና ከናቅሟ ትሞታለች። ተነስ በነፍሷ ድረስ የሚል ድምፅ በጆሮ ጥላቸው ባረቀባቸው። ከተኙበት ብድግ ብለው ለባበሱና እንግዳንና ገብርዬን ወደ ድንኳናቸው አስጠሩ። ቀኛዝማች እንግዳና ቀኛዝማች ገብርዬ ወደ ደጃች ካሳ ድንኳን ገብተው እጅ እየነሱ ሲቆሙ ቆጭ በሉ እንጂ አሉ ደጃዝማች ካሳ። ሁለቱ ቀኛዝማቾች በደጃች ካሳ ፊት ለፊት ተቀመጡ። ሁሉም ለጥቂት ጊዜ ጸጥ ብለው እንደቆዩ እንግዲህ የማያቋርጥ ጦርነት መጀመራችን ነው አሉ ደጃች ካሳ። መጀመር ወይስ መጨረስ? አሉ ቀኛዝማች እንግዳ። መጀመር አሉ እኮ አለ ቀኛዝማች ገብርዬ። እንዴት ነው የምንጀምረው? አሉ ቀኛዝማች እንግዳ። እስካሁን ጭፍራ እንጂ አለቃ እኮ አላሸነፍንም አሉ ደጃች ካሳ። እቴጌስ? አሉ ቀኛዝማች እንግዳ። አይ አንተ ነገር እነ ደጃች ጎሹስ? አሉ ቀኛዝማች እንግዳ። እነሱ ሁሉ ጭፍራ ናቸው። ተራስ አሊ ተልከው መጥተው አይደል የሞቱት? ሁሉም ጭፍራ ነው አሉ ደጃዝማች ካሳ። እንግዲህ ወደ ዋናውን ንዝመታ አሉ ቀኛዝማች እንግዳ። እንግዲህማ ሁሉንም ልክ ሳናስገባው ምን ማረፍ አለ? አለ ቀኛዝማች ገብርዬ። ከመዝመታችን በፊት በሰላም ስልጣኑን ይልቀቁ ብዬ ለራስ አሊ ለመላክ አስቤ ነበር። ምን ይመስላችኋል? አሉ ደጃዝማች ካሳ። እንግዲያው ጊዜ ማሳለፍና ለነሱም የመደርጃ ጊዜ መስጠት ነው እንጂ እሽም አይሉ አለ ቀኛዝማች ገብርዬ። እኔ ቢደረጅ ምን ቸገረኝ? ያው ስናያቸው የኖሩ ወታደሮቹን አይደለም የሚያጠራቅም የሰማይ መላእክት መጥተው አይሰለፉለት አሉ ደጃዝማች ካሳ። መደርጀቱስ አያሰጋንም፣ ብቻ ግን ጦር ተቀብሎና አስፈርዶ መግጠሙ ስለሚሻል እሺ ስለማይሉ ቢታወቅም ቢላክባቸው አይከፋም። እኛም ብንሆን ትንሽ የረፍት ጊዜ ስናገኝ ወታደሮች ለማበርከት እንችላለን አሉ ቀኛዝማች እንግዳ። እውነትህን ነው፣ ግድ የለም ሳናስጨርስ ማንንም መንካት አይገባንም አሉ ደጃች ካሳ። ከዚያም ደጃች ካሳ ከውጭ ታላቅ ጥላት ይዘው ምግብ የሚያስበሉትን ወይዘሮ ተዋበችን አስጠሩና ወይዘሮ ተዋበች ወደ ድንኳኑ ሲገቡ ቀኛዝማች እንግዳና ቀኛዝማች ገብርዬ ከተቀመጡበት ብድግ ብድግ እያሉ ቆሙ። በእግዜር በእግዜር አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ አለፍ እያሉ። ወይዘሮ ተዋበች የወይዛዝርን ሰልፋዳ ቀሚስ በጭራሽ ስለማይነኩት ዘወትር የሐር ወይም የጥጥ ቀሚሳቸውን እንደ ወታደር ባጭሩ ታጥቀው በላዩ ቀላል የሆነ ቀጭን ኩታ ደርበው ሲሰሩ ስለሚውሉ በዚህ ጊዜ የለበሱት ልብስም አጠር አድርገው የታጠቁትን የነጭ ሐር ቀሚስና እጅግ ነጭ የሆነ ቀጭን ኩታ ነበር። የልብሱ መጠን ረዘም ቢልም ሲታጠቁት አጠር አድርገው ስለታጠቁት ተንቧሾች ባቶቻቸው በከፊል ይታያሉ። ወይዘሮ ተዋበች አልፈው በጥጋቸው እንደተቀመጡ ደጃዝማች ካሳ ወደ ገብርዬ ቀና ብለው ተቀመጡ እንጂ አሉ በለዘበ ድምፅ። ሁለቱ ቀኛዝማቾችም በነበሩበት ተቀመጡ። ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። ላንቺ ስል አሁን ለራስ አንድ መልእክት ልሰድላቸው ነው። እሺ እንደማይሉ የታወቀ ነው። ቢሆንም ምንም ብትወጂኝ በሰላም መንገድ ሳልሞክር ጦርነት ስገጥማቸው ሊከፋሽ ይችላል። ኋላ አንዷ ምስክር አንቺ ነሽና ልብ አድርጊው። እኔ አሁን ዛሬ ደብዳቤ ጽፌ ልክላቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች አንገታቸውን ደፋ ከተቀመጡበት አበባ ምንጣፍ ላይ እኛን የሚያማምሩ አይኖቻቸውን ጣል አድርገው ሲሆን በሰላም እሺ ቢሉ ደስ ይለኛል፣ ካልሆነ እግዚአብሔር ያዘዘው ይሁን እንጂ እኔ ምን ማድረግ እችላለሁ አሉ በትካዜ። መቼም ነገሩን ሁሉ ታውቂዋለሽ። ከመጀመሪያው እስከ ዛሬ ድረስ እነሱ ይገፉኛል እንጂ እኔ አንድም ቀን ከመንገድ የወጣ ነገር አድርጌባቸው አላውቅም። አሁንም ደብዳቤ ልክላቸዋለሁ። አንቺም በጎን ሰው ልከሽ ብትለምኛቸው ተጸጸት አትደርሽም አሉ ደጃች ካሳ። እሺ አንተ ብላክባቸው እኔም ሰው ልኬ ለምናቸዋለሁ አሉ ወይዘሮ ተዋበች። ሁሉም ጸጥ ብለው ለጥቂት ጊዜ ቆዩ። ደጃዝማች ካሳም እነ ቀኛዝማች እንግዳም ወደ ወይዘሮ ተዋበች ፊታቸውን መለስ አድርገው ሲያዋቸው የመጨነቅ ስሜት ስላዩባቸው ሁሉም በየልባቸው ርኅራኄ ተሰማቸው። እሺ ምሳ አዘጋጃለሁ አሉ ወይዘሮ ተዋበች ከተቀመጡበት እየተነሱ። እሺ ተዋበች ግድ የለም እስተሚቻል ለምኜ አያቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች ከድንኳን ወጥተው በየቁጥቋጦው ስር ምጣዶችና ድስቶች ተጥለው ምግብ ወደሚሰራበት ቦታ ሄዱ። የፈረደባቸው አገልጋዮች በየቀኑ ዕቃ ተሸክመው እንደዞሩ በየቀኑ በየአዳዲስ ዛፍ በየአዳዲስ ቁጥቋጦ ስር ምግብ እንዳበሰሉ ይውላሉ። መቼ ይሆን ይህ ከርታታ ጌታቸው አርፎ እነሱም የሚያርፉት? አዲሱ ትግል አዲሱ ጉዞ ሲጀመር ምን እረፍት አለ? ከመከረኛው ከእረፍት የለሹ ከካሳ ጋር ውሎ እረፍት የት አለ? ካሳ ከርታታ፣ ተዋበች ከርታታ፣ እንግዳና ገብርዬ ከርታታ፣ ሁሉም የካሳ አሽከር ከርታታ። እንግዲህ እነ አመቴ እነ ትብለጠስ ሲንከራተቱ እንጂ ማን ሲያርፍ እንዳዩት ይረፉ? በማንስ ይቀናሉ? ዘወትር ጠመንጃ፣ ጋሻ፣ ጦር ተሸክሞ ጦር እንደተወረወረበት ጎራዴ እንደተሰነዘረበት ጥይት በጆሮ ጥላው እንዳፋጨበት በሚውለው ጌታቸው ወይስ ከነሱ ጋር ወጥ ስትሰራ እንጀራ ስትጋግር በምትውል እመቤታቸው? እንዲያው ነው። ሁሉም መከረኛ ስለሆነ ሁሉም ጥናቱን ይስጣቸው። ወይዘሮ ተዋበች ከድንኳኑ ወጥተው ወደ ደስታቸው እንደተመለሱ አባታቸውና ባላቸው ወደፊት በቅርብ ቀን እንደሚያደርጉት የማያጠራጥረው ጦርነት በዓይነ ሕሊናቸው መጣባቸውና ያስጨንቃቸው ጀመር። እርግጥ ነው የባላቸው እየገነኑ መሄድ ደስ አሰኝቷቸዋል። አባታቸውና ባላቸው እንዲዋጉና ከሁለቱ አንዱን እንዲህ ባለ ሁኔታ እንዲያጡ ግን በፍጹም አይፈልጉም። አባታቸውን በጣም ነው የሚወዱ። ራስ አሊ እንኳን ልጃቸው አንድ ቀን ያያቸው ሰው ከመሬት ተነስቶ እንዲወዳቸው የሚያደርግ ተቀቦ ነበራቸው። ይህ ነገር እየቆየ ያስጨንቃቸው ስለጀመር ወይዘሮ ተዋበች ደብዳቤ ጽፈው ለአባታቸው በአንድ ፈረሰኛ ላኩ። በደብዳቤውም ውስጥ ጌታዬ አባቴ፣ ምንም እንኳ ተመደፈር ሞቶን እንደሚመርጡ ባውቅ ለእኔ ብለው ነገሩን በሰላም እንዲጨርሱልኝ እምባዬን እያፈሰስኩ ከጫማው ስር ተደፍቼ እለምናለሁ። የኔ ጌታ የኔ ደግ አባት ሆይ ተቀድሞው እንዲህ ባልሆነ እንግዲህ ወዲህ ምን አለበት ተቻችላችሁ ብትኖሩ። አባብዬ ባኮን እኔን ተጭንቀትና ተሐዘን ያድኑኝ። ራሳሊ ግን የወይዘሮ ተዋበችን ደብዳቤ እንዳነበቡ ብዙ የተጨነቁ አይመስልም። መልእክተኛውን ቀና ብለው እያዩ እንደ ፈገግታም እየቃጣቸው ሰማኸኝ ወዳጄ፣ ተዋቡ ምን አርግ ነው የምትለኝ? ምን አለ ብማረክም በልጄ እጅ ነው የምታሰረው። ብዙ አታስቢ፣ እግዜር ላለው ይበል በልና ንገርልኝ አሉ። ቁም ነገር ይሁን ሴት በማይታወቅ ሁኔታ ከዚያም የወይዘሮ ተዋበችን መልእክተኛ ወዳቀረበው የእልፍኝ አሽከር ዘወር ብለው ንሳ አንተ በሚገባ ተስተናግዶ እንዲሄድ አድርገው አሉ። ለደጃዝማች ካሳ መልእክት የሰጡት መልስ ደግሞ ሌላ ነበር። የደጃች ካሳን ደብዳቤ ካነበቡ በኋላ ወደ መልእክተኛው ቀና ብለው እያዩ ኧረ ለመሆኑ እንዴት ያለ ደፋር ነው! አያ የአባቶችን አልጋ ልቀቅ ይለኛል የቋረኛ ኃይሉን ተፍየል ቆዳ የተሰራ አልጋ ማነካበት ደብዳቤ ተሚልክብኝ ይልቅ ራሱ መጥቶ ልቀቃ ይለኝ ኑሯል። ናና አልጋህን ተቀበለኝ፣ አንተ ታልመጣ ማን ይረከበኛል ብለህ ንገርልኝ አሉ በፌዝ። ከዚያም መልእክተኛው ተስተናግዶ እንዲመለስ አዘዙ። ንቀታቸውን ለመግለጽም ለሁለቱም ደብዳቤዎች መልስ ለመጻፍ አልፈለጉም። በዚህ ሁኔታ በሰላም እንዲፈጸም የታሰበው ነገር ሊሆን ስላልቻለ ደጃዝማች ካሳ ጦራቸውን አስከትተው ወደ ደብረ ታቦር ተጓዙ። ራሳሊም መላው ጦራቸውን ባይሆንም አብዛኛውን ጦራቸውን አጠራቅመው ሲጠባበቁ ቆዩ። ደጃች ካሳ ከዚያ ትንሽ ሰራዊታቸው ጋር ሆነው ደብረ ታቦር ሲደርሱ ያየ ሁሉ ወደምትቃጠልበት እሳት በራ እንደምትገባ የሳት ራት እንጂ እንደ እውነተኛ ጎበዝ አልቆጠራቸውም ነበር። ራሳሊ ራሳቸው የደጃች ካሳን ጦር ሲያዩ ምናልባት ምላሽ የጠራሁት መስሎት ተሚዜዎች ጋር መምጣቱ ይሆን በማለት አፊዘዋል። ነገር ግን ጉዳዩ ይህ አልሆነም። ደጃዝማች ካሳ ያለ አንዳች ማመንታት በድንገትና በፍጥነት ወደ ራሳሊ ጦር መሃል ገብተው ሰራዊቱን ከሁለት ሰነጠቁት። ከዚያም ግራ ቀኝ በሰነጠቁት ጦር መሃል ሆነው ከግራና ከቀኝ ሊከባቸው የሚሞክረውን ጦር በዚህም በዚያም እንደ ቀትር እሳት ሲገላምጡት ከሁለቱም በኩል ብዙ ሰው ሞተ። ይሁን እንጂ ራስ አሊ ባልታወቀ ምክንያት የተጋጋለውን ከባድ ጦርነት አቋርጠው ሽሽት ስለጀመሩ ወታደራቸው በያለበት እርሳቸውን ተከትሎ ሸሸ። ደጃዝማች ካሳም ብዙ ከማረኩና የራስ አሊን ከተማ ደብረታቦርን ካቃጠሉ በኋላ በዚያው ጥቂት ሰንብተው ራስ አሊን ለማሳደድ ወደ ጎጃም ተሻገሩ። ራስ አሊ ያሁኑ የመጨረሻ ዕድላቸው መሆኑን ስላወቁ በየትም ያለ ጦራቸው ወደ ጎጃም መጥቶ እንዲሰፍር አድርገው ሲጠባበቁ ቆይተው ነበር። የራስ አሊና የደጃች ካሳ ጦር ጎጃም ውስጥ ልዩ ስሙ አይሻል በተባለ ቦታ ላይ ተጋጠመ። ራስ አሊ እንዳለፈው ጊዜ በቀላሉ ለመሸሽ አልፈለጉም። ማንም ሰው ይበልጥ ይሰራዋል በማይባል ጀግንነት ሲዋጉና ሲያዋጉ ዋሉ። ራስ አሊ በዚያ ቀን ሲሰሩት የዋሉትን የጀግንነት ሙያ ያየ ሁሉ ድል እግዚአብሔር ካልፈቀደው በጀግንነት ብቻ አይገኝም። ራስ አሊ ታንበሳና ተነብር እንደተደቀለ ፈጣንና ኃያል ፍጡር ሲዋጉ አሉ። ሰራዊታቸው ተደጃች ካሳ ጦር እጅግ ይበዛ ነበር። ነገር ግን ድሉ የደጃች ካሳ ሆነ። እርግጥ ነው ደጃዝማች ካሳም በዚህ ቀን ልዩነት ታየበት በማይባለው የተለመደና የማይበገር ጀግንነት ሲዋጉ ውለዋል። ይሁን እንጂ ራስ አሊም ያን በመሰለ ጀግንነት ሲዋጉ ስለዋሉ በዚያ ቀኑ ድል እግዚአብሔር ከደጃዝማች ካሳ ጋር ተሰልፎ እንደታየ ተቆጥሯል ብለዋል። ራስ አሊ ራሳቸው ድል መሆናቸውን በተገነዘቡበት ጊዜ እግዚአብሔር በፈቃዱ ባነሳው የሰደድ እሳት ፊት ማን ይቆማል? የእግዚአብሔርን በትር ተከላክሎ የሚችልስ ማን ነው? እንግዲህ ወዲህ በከንቱ አትለቁ። የምንዋጋው ተካሳ ጋር ሳይሆን ከእግዚአብሔር ጋር መሆኑን ተረድቼዋለሁ። በቃ ጦርነቱን አቁሙ ብለው ለሰራዊታቸው ተናገሩና በፈረሳቸው ተጋብተው በዚያ በታወቀው ፈጣን ግልቢያቸው ሽሽታቸውን ቀጠሉ። በጣም ጥቂት ከሆኑ ጋሻ ጃግሬዎች በቀር ማንም የተከተላቸው ሰው አልነበረም። ደጃዝማች ካሳም ቆስለኞችን ካስነሱና ምርኳቸውን ካጠናቀቁ በኋላ በድል አድራጊውና በማይበገረው ሰራዊታቸው መካከል ቁመው የሚከተለውን ተናገሩ። ጀግኖች ወታደሮቼ ሆይ ዛሬ በታላቅ ቆራጥነትና ጀግንነት ያስገኛችሁት ድል ይችን በመሳፍንት ኃይል ተከፋፍላ ስትሰቃይ የኖረች አገር ቀደም ሲል ወደ ነበረችበት ክብር የሚመልስና በአዲስ መንፈስ ወደ ተሻለ አዲስ ክብር የሚመራ ነው። ከዛሬ ጀምሮ ዘመነ መሳፍንት የሚባል ቃል ከታሪካችን ምዕራፍ ይፋቃል። በኃይል በአንድነትና በሀብት የምትታወቅ ወድቃ የተነሳች አዲስ ኢትዮጵያ ማገገም የምትጀምረው ከዛሬ ጀምሮ ነው። አሁን የእረፍት ተስፋ አልሰጣችሁም። ስሜን ደጃችሁቤን ሸዋ ንጉሥ ኃይለ መለኮትን አሸንፈን የተከፋፈለውን አንድ የነበረ አካል መልሰን አንድ ሳናደርግ እረፍት አያስፈልገንም። ቢሆንም የዛሬው ድላችን ለማቋርጠው ድል አድራጊነታችንና ለአገራችን መድኃኒቶች ለመሆናችን ዋና ምስክር ነው። ምዕራፍ የብሩ ጎሹ መማረክ ማንኛውም መስፍን ጠንካራ አርጎ ያያቸው የነበሩትና የበላይነቱን ይዘውት የቆዩት ራስ አሊ አይሻል ላይ ፍጹም ድል ቢመቱም ሁሉም ለየራሱ እስኪደርሰው ከመጠበቅ በቀር ለደጃች ካሳ እሺ ብሎ ሊገባ አልፈቀደም። ራስ አሊን ካቸነፉ በኋላ ለራስ አሊ አንድ ቀን ሳይንበረከክ የቆየው ደጃች ብሩ ጎሹ የደጃች ካሳን የበላይነትም አልቀበልም አለ። በተለይም ምንም እንኳ በራሳቸው ተጋፊነት ከሞት ቢደርሱ የአባቱ በደጃች ካሳ መገደል ሳያሳዝነው አልቀረም ነበር። የሰው ፍርድ መቼም አስቸጋሪ ነው። ደጃች ጎሹ ወደ ደጃች ካሳ ሲዘምቱ ራሱም ያልነቀፋቸውና ያልፈረደባቸው ይመስል ከሞቱ በኋላ ምንስ ቢሆን ይማርካቸዋል እንጂ ይገላቸዋል፣ አባቱ ናቸው እያለ ብዙ ቀን በመቆርቆር ይናገር ነበር። ለተቀማጭ ሰማይ ቅርቡ ነው የሚባለው እንዲህ ያለው ነው። እንደዚያ ባለው ጦርነት መሃል እገሌ ይሙት፣ እገሌ ከእንዲህ ያለ ቦታ ላይ ቢቆስል ይበቃዋል፣ እገሌ ቢማረክ ይበቃዋል ብሎ ለመፍረድና ፍርዱን ለመፈጸም ይቻል እንደሆነ መጠየቅ ተገቢ ነበር። ደጃች ብሩ ጎሹ የሚለው ግን አባቴ ቢወጉትስ ካሳ እስቲሞት ያለዛ እስቲሸነፍ ለምን አልጠበቀም? ይህን ለደጃች ካሳ ሳይሆን ሞኙን ፈልጎ ቢነግር ምናልባት ሰሚ ያገኝ ነበር። ደጃች ብሩ ጎሹ በዚህም በሌላውም ምክንያት ሲል ደጃዝማች ካሳ ራስ አሊን ድል ካደረጉ በኋላም ለካሳ አላምንም ብሎ ሲሽለኮለክ ቆየ። ነገር ግን ከደጃች ጎሹ ጋር ዘምቶ የካሳን ሁኔታ ሁሉ ያየውና እግዚአብሔር ለበላይነት መርጧቸዋል ብሎ ያመነው የጎጃም ወታደር ምንም እንኳ በመልካም ሰውነታቸውና በጉብዝናቸው የታወቁ የነበሩ ጌታውን የደጃች ጎሹን ልጅ ሲከተል ቢቆይ ደጃች ብሩን ለማሳመን ሲመጡ ከእርሱ ጋር ሆኖ ሊወጋቸው እምብዛም አልፈለገም ነበር። ከዚህ በላይ የደጃች ካሳን መምጣት አይተህ አስታውቀኝ ብሎ ደጃች ብሩ ጎሹ የላከው ሰላይ ወደ አምባው ሳይወጣ የሚከበብበትን ሁኔታ ለደጃች ካሳ ገልጾ አጋለጠው። ስለዚህ ብሩ ጎሹ ከደጃች ካሳ እጅ ለማምለጥ በብዙ ሁኔታ ሞክሮ አልሳካለት ሲል በጥቂት ታማኝ አሽከሮቹ ብቻ ታጅቦ ወደ ደጃች ካሳ የጦር ሰፈር ሄደና ድንጋይ ተሸክሞ በመቅረብ አጎንብሶ ይቅርታ ለመነ። ደጃች ብሩ ድንጋዩን ባንገቱ ላይ አድርጎ በወንበር ላይ ተቀምጠው የጧት ፀሐይ እየሞቁ በአካባቢው ያለውን ክፍለ ሀገር ሁሉ ባሻገር ሲመለከቱ በነበሩት በደጃች ካሳ ፊት ሲቀርብ ደጃዝማች ካሳ ከወንበራቸው ብድግ ብለው በጥጋቸው ካሉት ጋሻ ጃግሬዎች አንዱን እየተመለከቱ አውርድለት አውርድለት አሉ። ጋሻ ጃግሬው ድንጋዩን ከብሩ ጎሹ አንገት ላይ ሲያወርድ ደጃች ብሩ ጎሹ እንዳጎነበሰ ቀረ። ቀና በል ግድ የለም ቀና በል አሉ ደጃች ካሳ። ደጃች ብሩ ጎሹም ተነስቶ ቆመ። ወንድሜ ምን ነው አንተ ደግሞ እንዲህ ታስቸግረኛለህ? ወንድሜ ነህ፣ ታውቀዋለህ። የደጃች ጎሹ ቤተ ዘመድ የራሴ ቤተ ዘመድ ነው። እኔን እግዚአብሔር ቢያነሳኝ አንተን ምን አስከዳህ? አሉ ደጃች ካሳ። አለመተማመንና አለመመሳሰል ነዋ አለ ብሩ ጎሹ። በእግዚአብሔር ደጃች ብሩ፣ እስቲ እውነቱን ንገረኝ፣ ብታሸንፈኝ ኖሮ ምን ታረገኝ ነበር? አሉ ደጃች ካሳ። ደጃዝማች፣ አሁን ብንጣላም ወንድሜ የነበርክ ሰው ነህ። እግዚአብሔር ለታላቅ ነገር መርጦህ እኔ ጠላት ሁኜ ልዋጋህ ስል የመረጠህ አንዱ አምላክ በእጅህ ተጣለኝ ዘንድ ምንም ልደብቅህ አይገባኝም። እኔ ድል አድርጌ በማድረክ ኖሮ ምናልባት በሞት ሳልቀጣህ አልቀርም ነበር አለ ብሩ ጎሹ ተስፋ በቆረጠና እውነተኛ በሆነ ድምፅ። በዚህ ጊዜ የደጃች ካሳ አሽከሮች ከአሽከሮችም ሁሉም ሳይሆኑ በአድርባይነትና በማስመሰል እንኖራለን ብለው የሚያምኑት ግብዞች ማንም ያላዘዛቸውን የብሩ ጎሹን አንገት ጉልቻ ካላደረግነው ማለት ጎራዴያቸውን እየመዘዙ ይፎክሩና አንገቱን ለመቅጨት ይገለገሉ ጀመር። ዋ አንድ ሰው ጸጉሩን ይነካትና በነፍሰ ገዳይነት ይቀጣል። የተማረከ ሰውን ለመግደል ፍርድ እንጂ ይህ አይነት ፉከራና ግርግር አያስፈልግም አሉ ደጃች ካሳ። የደጃች ብሩ ጎሹን አንገት ለመቀንጠስ ያሰፈሰፉት ሁሉ በያሉበት ገች ብለው ቆሙ። ደጃች ካሳም አይኖቻቸውን እንደገና ወደ ብሩ ጎሽ ጣል አደረጉና ለመሆኑ ምን ስለበደልኩህ ነው ብትማርከኝ ኖሮ ልትገለኝ ያሰብኸው? አሉ በለዘብታ። አባቴን ስለገደልክ ነዋ። አባትህማ የኔም አባት ነበሩ። ለመሆኑ አንተም ባለህበት ፈልገው አባቴ ይተውኝ እባክህ እያልክ ስትለምን መጥተው ሲወጉህ ምን ታረግ ነበር? ደጃች ብሩ ጎሹ ከዚህ ላይ መልሱ ግር አለውና ዝም ብሎ ቁሞ ያስብ ጀመር። በዚህ ሁኔታ ጥቂት ጊዜ እንደቆየ ችግሩን አየኸው አይደል? ይኸውልህ እኔም የገጠምኳቸው እንዳንተ በነገሩ ተቸግሬ ሳስብ ከቆየው በኋላ ነው። ወደ እኔ በመጡበት መልክ ወደ አንተ ቢመጡብህ ኖሮ አንተም እኔ ያደረግኩትን ከማድረግ በቀር ሌላ መንገድ አታገኝም ነበር። በል ቁጭ በል፣ ወንበር አቅርቦለት አሉ ደጃች ካሳ። ደጃች ብሩ ጎሹ ወንበር ቀረበና ከቀኛዝማች ገብርዬ ጥቂት ከፍ ብሎ ተቀመጠ። ደጃዝማች ካሳ በጥጋቸው ወደ ተቀመጡት ወደ ደጃዝማች እንግዳ ዘወር ብለው እንግዳ ልሞትልህ፣ ዝም ብሎ በወዳጅነት ቢቀበለኝ ኑሮ የአባቱን ግዛት አልነካበትም ነበር አሉ። ሳይቸግራቸው እኮ ነው ሰውን ጨካኝ የሚያደርጉ አሉ ቀኛዝማች እንግዳ። ደጃች ብሩ አሉ ደጃች ካሳ ወደ ብሩ ጎሹ እየተመለከቱ። አቤት አለ ብሩ ጎሹ መሬት መሬቱን እያየ ልቤን ሳታሻክረው ብትቀር ምን ቸገረህ ነበር? ቀኛዝማች እንግዳን ባሻ እንግዳን ማለቴ ነው። አሁን ቀኛዝማች ተብሏል። ታውቀዋለህ አይደለም? አሁን አውቀዋለሁ። ፈንቱንስ ትንሽ ወንድሙን አውቀዋለሁ። የትውልድ ቦታቸውንም ታውቀዋለህ አይደል? አሁን አውቀዋለሁ። ቋራ ለመሆኑን መቼም ታውቃለህ። አውቃለሁ እንጂ ተዚሁ የእኛው ወንድሞች አይደሉ? ይኸውልህ እነሱ በስጋ ባይወለዱኝም የእናቴ ልጆች ወንድሞቼ ናቸው። ገብርዬን ብትል የስጋ ዘመዴ አይደለም፣ ግን የእናቴ ልጅ ነው። ከእነሱ ጋር ሞት ካልሆነ ሌላ ነገር አይለየንም። አንተም ወንድምነቴን ብታምንበት ኑሮ ምርኮኛና እስረኛ ከመሆን ይልቅ እኔ የሆንሁትን ትሆን ነበር። ደጃች ካሳ ስለ እነዚህ ታማኝ ተከታዮቻቸው ስለ እንግዳ ስለ ገብርዬና ስለ ፈንቱ የተናገሩትን የሰሙና በመጨረሻው የተፈጸመውን ሁኔታ ለማየት የደረሱ ሰዎች ሁሉ ደጃች ካሳን እንደ ትንቢት ተናጋሪ ቆጥረዋቸዋል። ደጃች ብሩ ጎሹ በዚህ ሁኔታ ተማርኮ እስረኛ ሆኖ ጥቂት ጊዜ እንደቆየ ያቺ ከራስ አሊ ጋር ስታዋጋው የኖረችው ሚስቱ ያቺ በራስ አሊ ጦር የጎጃምን ሕዝብ ስታስደበድብ የኖረች ሚስቱ ለብሩ ጎሹ ሰጥተው ከሱ ጋር በእስራት ተቀመጭ እንዳይሉኝ ቃል ይግቡልኝና በጅበላ አምባ ያለውን የብሩ ጎሹ መሳሪያና ሀብት ሁሉ ይረከቡኝ ብላ ላከች። ያ ለስንት ዓመታት በማንም ተደፍሮ የማያውቅ አምባ ያ ራስ አሊ በየዓመቱ እየሞከሩት ስንት ሰራዊታቸውን እያረገፉ የተመለሱበት አምባ ያለ አንዳች ትግል ወደ ደጃች ካሳ እጅ ገባ። በእስራት ላይ ሆኖ ይህን የሰማው ብሩ ጎሹም ስለ ሚስቱ ከሃዲነት የሚከተለውን ገጠመ ይባላል። የካሳስ እስራት ቀላል ነው አይጎዳም፣ ያንቺ ባል መሻር ነው የገረመኝ በጣም። አይተሃል ወይ ጎጃም ተዛሬ በፊት ቀን ሲከዳ ስታይ የምትከዳ ምሽት እንዲህስ ተሆነ የሴት ቃል ኪዳን ማንም አይጋባ ሁሉም ይመንን። አንቺ ልበ ሞረድ ምላሰ ለስላሳ አገሬ ስላንቺ ተቃጥላ ተጠብሳ መጥፋቷን እያየው ችዬ የኖርኩት ለካ ለጉድ ኖሯል ይህን ለማየት ሳቀች ዋሸች ብሎ ሴትን የወደደ ሁልጊዜ ይኖራል እንደ ተዋረደ። ምዕራፍ 31 የተክሊል ጋብቻ ግብፃዊ ጳጳስ አቡነ ሰላማ የኢትዮጵያን ቤተ ክርስቲያን ጣፋጭ ዜማ አሳምረው ባያውቁም ግዕዝ ያውቁ ስለነበር ሰራይ ካህን እጨጌ ማህፀንቱ ንፍቅ ካህን ሆነው በአብየ ጊዜ ቤተ ክርስቲያን ቅድስት ውስጥ ሥርዓተ ተክሊል ሲያደርሱ እጅግ ብዙ የሆነ ሕዝብ በቤተ ክርስቲያኑ ውስጥና ዙሪያ ይተራመስ ነበር። ሙሽራውንና ሙሽራይቱን ለማየት ይሁን ወይም ከብዙ ዘመን ጀምረው በኦርቶዶክስና በጸጋ ክርስቲያን ሃይማኖት መለያዮች ተጣልተው ከኖሩ በኋላ ዛሬ በአንድ ላይ የሚታዩትን ጳጳስና ጨጌ ለማየት ይሁን አይታወቅም። ብቻ ሁለቱም ወገኖች የሚታዩ ነበሩ። የተክሊሉ ስነ ስርዓት ከተፈጸመ በኋላ ጳጳሱና እጨጌው እንደ ቅድሙ ሰራይና ንፍቅ ሆነው ቀደሱና ሙሽራውና ሙሽራይቱ በአንድ ላይ ስጋ ወደሙ ተቀበሉ። ሙሽራውና ሙሽራይቱ አዲስ ተጋቢዎች አልነበሩም። ቀደም ባለ ዘመን ጎንደር ከተማ ውስጥ ለሌሎች ጥቅም ሲባል ተጋብተው ጋብቻቸው እጅግ የሚያስቀና ሆኖላቸው የቆየ በመንደርም ይሁን በጫካ በቤትም ይሁን በድንኳን ሳይለያዩ ክፉንና ደጉን አብረው ያዩ ባልና ሚስት ነበሩ። ሙሽራው ደጃች ካሳ፣ ሙሽራይቱ ወይዘሮ ተዋበች ይባሉ ነበር። ጋብቻውን ያደሰው ነገር ቀላልና ልማዳዊ የሆነ የእንሰት ሥራ አልነበረም። ደጃዝማች ካሳ በአገራቸው ውስጥ እንዲታደስና እንዲስፋፋ ለሚፈልጉት ከፍተኛ ጉዳይ ሁሉ ተቀዳሚው ምሳሌ ራሳቸው መሆን እንደሚገባቸው ከመረዳታቸው በላይ በተዋበች ያልቆረቡ በማንም ሊቆርቡ የማይችሉ መሆናቸውን ያምኑ ነበር። ስለዚህ ለወደፊቱ የኢትዮጵያ ሕዝብ በክርስቲያናዊ መንፈስ የታነጸ ቤተሰብ እያፈራና ትውልዱም በጥሩ ስነ ምግባር እየተገነባ እንዲመጣ ለማድረግ እቅድ ስለነበራቸው ራሳቸው ቀድመው እጅግ ከሚወዳቸው ባለቤታቸው ጋር ጋብቻቸውን በተክሊል አድሰው ቆረቡ። በዚህም ቀን በጎንደር ቤተ መንግሥት ታላቅ ግብር አግብተው ዋሉ። በግብሩ ላይ ብዙ መኳንንትና ካህናት ከመገኘታቸውም በላይ የጎንደር ከተማ ሕዝብ በሙሉ ሊጠግብ መቻሉን እንጃ እንጂ በሙሉ ተጠርቶ ነበር። አቡነ ሰላማና እጨጌው ከወይዘሮ ተዋበች ጥቂት አለፍ ብለው በካህናቱ አቆልቋይ አናት በደጃች ካሳ ቀኝ ተቀምጠው ነበር። ራስ አሊ መጀመሪያ ድል ሆነው ከደብረ ታቦር ከተባረሩ ጀምሮ ወደ ደጃች ካሳ በኩል የሆነው ጆምቤል ከቀኛዝማች እንግዳ ቀጥሎ ከመኳንንቱ ሁሉ በላይ በመሆን በደጃች ካሳ ግራ ተቀምጦ ነበር። ጆምቤል ከደጃች ካሳ ጋር ከተገናኘበት ቀን ጀምሮ አኩሪ ሞቱ እስኪለያቸው ድረስ ከዕለት ወደ ዕለት እየጨመረ ሄደ። ታላቅ ወዳጅነት፣ መተማመንና መግባባት ነበራቸው። ጆምቤል በተፈጥሮው ለመልካም ወዳጅነት መመረጥ የሚገባው ሰው ነበር። ክላውዴን በብዙ አበሾች አኩርፎ በዋለባቸው ጥቂት ቀኖች ውስጥ አበሻ አበሻ በጣም ክፉ ሕዝብ ነው፣ እግዚአብሔር ኢትዮጵያ ውስጥ እብድ አትሁን ሲለኝ ጆምቤልን አጋጠመኝ እያለ በጆምቤል ጓደኝነት ይጽናና ነበር ይባላል። ራስ አሊ ቁም ነገረኛውንና ውሸት ለመናገር ጨርሶ የማይችለውን ጆምቤልን ብዙ አይወዱትም ነበር። ክላውዴን ግን የመመሳሰል ስራ ተመክሮ የተላከ እንደመሆኑ መጠን በተፈጥሮ ዋሾ ሆኖ ሳይሆን ራስ አሊ ሲሳሳቱ ስለሚታገሳቸው በጣም ይወዱት ነበር። ለምሳሌ በኋለኛው ጊዜ ለአፄ ቴዎድሮስ አቅርቦት ብዙ ክርክር ያስነሳውን ከፍተኛ የአገር ጉዳይ ውል አቅርቦ ሲያነብላቸው አፋቸውን እንደሰከረ አምባዛ በሰፊው በማላቀቅ በጥጋቸው ከቆመው አሽከር ጋር አንተ ለሽምብር ገብስ በየጊዜው ደህና እርገታ በለዋለህ እያሉ ስለ ፈረሳቸው ጉዳይ ሲናገሩ ትዝብቱን ውጦ በትዕግስት ፍላጎቱን እንዲያዳምጡት ከመሞከር በቀር ሌላ መልክ አላሳያቸውም ነበር። ጆን ቤል ግን ሌላ ሰው ነበር። ራስ አሊ ሊዋሹ ሲከጅሉ ወይ የማይሆን ነገር ሲነሳ በቀጥታ ይቃወማል። እንዲያውም አንድ ቀን የደጃች ካሳ ነገር ተነስቶ ራስ አሊ በካሳ ሲቀልዱ ሰሙ ጌታዬ፣ ካሳን እግዜር መርጦ ተሆነ የማንም ኃይል አያጠፋውም በማለቱ ራስ አሊ ቀላ ያለው ፊታቸው ጉበት እስኪበስል እንዲናደዱ አድርጓቸዋል። ይሁን እንጂ ክላውዴን ጆን ቤልን ሳላገኘ ይህ ዓለም በሙሉ ባዶ የሆነ መስሎ ስለሚታየው ራስ አሊ ከጠባያቸው ጋር ውሃ ለእሳት እንደማይስማማ የማይስማማ ቀጥተኛ ባህሪ ያለውን ጆን ቤልን ለክላውዴን ሲሉ ታግሰውት ይኖሩ ነበር። ደጃች ካሳ ደግሞ ጥሎባቸው ወይም በማታለል ጠባይ ገብቷቸው ሳይሆን እንደሳቸው ያለ ቅን ጎበዝ፣ እውነተኛ ለሰው አሳቢ የሆነ ሰው ከባህር ማዶ መጥቶ በማግኘታቸው እጅግ ደስ ብሏቸው ወደዱት፣ አመኑት። ስለዚህ ተቀምጠው ግብር ሲያበሉ ጆን ቤል ከቀኛዝማች እንግዳ በታች በመቀመጡ ጥቂት ራቅ አለባቸውና ለማነጋገር እየፈለጉ አንዳንድ ጊዜ ዘወር እያሉ ያዩት ነበር። ደጃች ካሳ ቤልን ካገኙበት ጊዜ ጀምሮ ከፍተኛ የሆኑ ጉዳዮችን በሚያስቡበት ጊዜ ሁሉ የመጀመሪያ አማካሪያቸው እሱ ነበር። በዚህ ቀን ራሳቸው ጀምረው ለወደፊቱ ማንኛውም ክርስቲያን የሆነ ኢትዮጵያዊ ሁሉ እንዲከተለው የፈለጉትን የክርስቲያናዊ ቤተሰብ አቋም ለጆን ቤል በይበልጥ ለማዋየት ፈልገው ነበር። አንዳንድ ጊዜ ባሳባቸው አሁን ይህ መቀነት ያዞረች አታምልጠኝ የሚል አሌሌ ሁሉ እሺ ሊሆን ብለው ያስቡና መልሰው ደግሞ አይ ለሱማ ራሴ ስንቷን አውቅ ነበር የምወዳትን ተዋበችን ስላገኘው አይደለም ሁሏም ውሻ መስላ የታየችኝ የሚወዳትንና የምትወደውን እየመረጠ በሷ እየተወሰነ የማይኖርበት ምክንያት የለም በማለት ይጽናናሉ። ከዚያም በጥጋቸው ወደ ተቀመጡት ወደ ቀኛዝማች እንግዳ ፊታቸውን መለስ አድርገው እንደ መሳቅ እያሉ እንግዳ የነገው ቆራቢ ደግሞ አንተ ነህ፣ ገብርዬንም አሁን እነግረዋለሁ አሉ ደጃች ካሳ። እኔማ ምንጊዜም ቆራቢ ነኝ እኮ አሉ ቀኛዝማች እንግዳ። እሱን ተወውና ይልቅስ ነገ ዕቁባቶችህን ሁሉ አሰናብተህ ከሚስት ጋር እንድትቆርብ ዕቁባት የምትባል ተነጨራሹ የታውቅና ምን አለ ውሸቱን ብትወው፣ እስከ ዛሬ ሁላችንም አላረፍንም። ካሳ ይሙት በጭራሽ ዕቁባት የምትባል አላውቅም። እውነት ነው አልዋሽም። ሳላገባ ተጅ ካለሞታዋ እወሳልት ነበር። ከዚያ በኋላ ግን እንኳን ለሌላዋ ለሷም ባደረሰኝ። ዛዲያ እንደኔ በተክሊል ትቆርባለህ ማለት ነው? ደስ እያለኝ በልሙት በለኝ። ካሳ ይሙት ጌታዬ። ቆይ እንግዲህ ያን ገብርዬን ነው ቃል የማስገባው አሉ ደጃዝማች ካሳ። እሱም የኔው ቢጤ ሳይሆን አይቀርም። ቢሆንም ይንገሩት አሉ ቀኛዝማች እንግዳ። መቼም ይሰራ ለምንለው ነገር ሁሉ ራሳችንን ምሳሌ ሳልሆን ትዕዛዝ በመስጠት ብቻ መልካም ነገርን ማስገኘት አንችልም አሉ ደጃች ካሳ። በዚህ ጊዜ ጆን ቤል በጎኑ ወደ ተቀመጠው ወደ ቀኛዝማች ገብርዬ ዙሮ በቁም ነገር መልክ የገብርዬን አይኖች ትክ ብለው እየተመለከተ የሚጫወተው ደጃዝማች ካሳ ስላሳዩት መልካም ምሳሌነት ነበር። አዩ ቀኛዝማች ሕዝብ ዘላቂ ወደሆነ በጎ ምግባር የሚመራው በአስገዳጅነታቸው በሚተማመኑ አዛዦች ሳይሆን ምሳሌነት ጭምር በሚያሳዩ አስተማሪዎች ነው። ዛሬ ደጃዝማች ካሳ ያሳዩት ምሳሌነትም ለአንድ ክርስቲያን ሕዝብ ታላቅ ትምህርት ነው። ቢፈልጉ ከቁጥር በላይ የሆኑ ቆነጃጀት እየመረጡ እንደ አረብ ሱልጣኖች በየጓዳው ቢያከማቹ የሚያቀታቸው አልነበረም። ከዚህም በቀር ዘወትር በድንኳን ሲኖሩ፣ ታገር ወደ ሀገር ሲዞሩ የጭን ገረዶች፣ አንጣፊዎች ያስፈልጉኛል ማለት የሚገባቸው እሳቸው ነበሩ። ግን የክርስቲያን መንፈስ ከዚህ ሁሉ በላይ የሆነ ብርቱና የራስ ቁጥጥር ያለው በመሆኑ በዚህ የጉልምስና ጊዜያቸው እንደ አንድ ቄስ በአንድ ሚስት ተወስነው ለመኖር ቆረጡ። እናንተ ደግሞ ምሳሌነታቸውን በመከተል ብትረዷቸው በመላው ኢትዮጵያ ይህ ደግ ምግባር እየተስፋፋ ይሄዳል አለ። እውነት ነው አቶ ቤል፣ ሁላችንም ይህን ምሳሌነት በመከተል ለሕዝቡ መንገድ ማሳየት አለብን። ይሄ በያለበት ዕቁባት ማስቀመጥ የሚባል ነገር ብዙ ጎጂ ነገር አለበት። አንድ ሰው አንድ ቤተሰብ ማስተዳደር አቅቶት በሚቸገርበት ጊዜ ሁለት ሶስት ወይም ከዚህ የሚበልጥ ቤተሰብ ይኑረኝ ሲል ለአንዱም ሳይሆን በያለበት ችግር ይፈጥራል። በየቦታው ልጆች እየወለደ ብዙ ህፃናት በእንጀራ አባት ወይም በእንጀራ እናት እጅ በጭካኔ እየተጉላሉ እንዲያድጉ ያስደርጋል። ስለዚህ ይህን ነገር መከተል ይገባናል አለ። በዚህ ሁኔታ ሁሉም በያለበት ከጥጉ ካለው ጓደኛው ጋር ስለ ልዩ ልዩ ጉዳይ እየተነጋገረ በተለይ በካህናቱ በኩል በነቴጌ መነንና በራስ አሊ ጊዜ ዓይንና አፈር ሆነው የኖሩት ጳጳስና እጨጌው አሁን ተስማምተው በአንድ ላይ እንዲቀድሱ በአንድ እንዲበሉ እንዲጠጡ በማድረጋቸው ስለ ደጃች ካሳ ታላቅ ሰውነት ይነጋገሩ ነበር። በዚህ ሁኔታ ግብሩ ሲበላ ሲጠጣ እንደቆየ አዝማሪዎች እየተነሱ ዘፈን ጀመሩ። በመጀመሪያ ደጃዝማች ካሳን ሳይለይ በየደረሱበት በያረፉበት ሲያጫውተው የኖረ አዝማሪያቸው አስቀድሞ በዘለሰኛ የፈጣሪን ምስጋና ካሰማ በኋላ የሚከተለውን እየገጠመ አዘመረ። የታጠቀን ፈረስ አይገታም ማንም፣ አምባ ጫራ ዘሎ አንኮበር ሳይቆም፣ ሐሰቴም እንደሆን ይሄ የኔ ቃል ይመስከር በጎጃም ይመስከር ባይሻል፣ ደጋ የለመደው የታጠቅ ፈረስ ልሂድ ልሂድ አለ ስሜን ልገስግስ፣ ሳር አልበላም አለ አንኮበር ሳልደርስ፣ ውሃ አልጠጣም አለ ውቅያኖስ ሳልደርስ በቅርቡ እያሉለት ተከዜና በሽሎ ይህ ፈረስ ሊሮጥ ነው ባህር ባህር ብሎ አባት አጠቃሳ የመይሳው ልጅ ፍቅሩማ ቃና አለው ጠቡን አይጣል እንጂ እርቅ ስለምኗቸው ጠብ እየለመኑ ስንቱ ስንቱ ጀግኖች ያሞራራት ሆኑ። በዚህ ሁኔታ እየገጠሙ አዝማሪዎች በየተራ ሲጫወቱ፣ ካህናቱ ቅኔ ሲያበረክቱ፣ ወረብ ሲወርቡ ሁሉም ደጃች ካሳ ገና በዘመቻ ላይ መሆናቸውን ሳይናገሩ አላለፉም። ብቻ ወይዘሮ ተዋበች በዚህ ወድቀዋል ተብሎ አድራሻቸውን ባልሰሙት አባታቸው ሁኔታ በጣም ይሸበሩ ስለነበር ደጃች ካሳም የነ ደጃች ጎሹ ስም ካሸነፏቸው ሰዎች ስም ጋር እየተደረበ እንዲጠራ አይፈልጉ ስለነበር የሰው ስም አይነሳም ነበር። የጦር ሜዳዎች ስሞች ግን እየተደጋገሙ ተነስተዋል። የታጠቅ ፈረስ ፊቱን ያዞረባቸው እነ ስሜን፣ እነ ወሎ፣ እነ ሸዋም በሰፊው ይጠቀሱ ነበር። በዚህ ሁኔታ በዓሉ ተከብሮ እንዳለፈ ደጃች ካሳ ራሳቸው በቅርቡ ንጉሥ ስለሚሆኑ ደጃች ቤ ይህን እንዲያውቁና ራሳቸውን በስምምነት ከተቀመጡ ካላቸው ግዛት ላይ ብዙ ተጨምሮላቸው ራስ እንዲሆኑ እንስማማ ብለው አሁነ ሰላማን መልእክታት ይዘው በአስታራቂ መልክ ላኳቸው። ምዕራፍ 32 የወደቀ አባት። ምዕራፍ 32 የወደቀ አባት። ወንድ ልጅ በእናት በአባቱ ላይ በሌላ ሰው እጅ ጉዳት ቢደርስ ይቆጭና በቀል ይፈልጋል። ሴት ልጅ ደግሞ ለተጎዱ ወላጆቿ ከመጠን በላይ ታዝንና ታለቅሳለች። ወይዘሮ ተዋበች ድል አድራጊው ባላቸው ቢሆኑም ድል የሆኑት አባታቸው ስለነበሩ የደስታቸውን ያህል ማዘናቸው አልቀረም። ወይዘሮ ተዋበች ባሌ መሳፍንቱን ሁሉ ተራ በተራ እየፈጨ ዘውድ ልንጭን ስንደርስ ማንስ ቢጠፋ ምን ቸገረኝ የሚል ልብ ያላቸው ሴት አልነበሩም። ስለዚህ ራስ አሊ ድል ሲሆኑ ብቻቸውን በፈረስ ሸሹ ሲባል ሲሰሙ ድል መሆናቸውን ሳይሆን ከዚያ በኋላ ይደርስባቸዋል ብለው የሚያስቧቸው ነገሮች ልባቸውን ያስከነክኑት ጀመር። በሀሳብ ሲባክኑ አንዱ ባላገር ከደጃች ካሳ ሽልማት ለማግኘት ሲል በፈረሳቸው ሆነው ሲሸሹ በጦር ወይም በጥይት ጀርባቸውን ወይም ደረታቸውን ሰንጥቆ ሲወድቁለት እንደ ግራኝ ራስ ራሳቸውን ቆርጦ ያን ጎፈሬያቸውን በጥርሱ ነክሶ በራሳቸው ፈረስ እየጋለበ ደጃች ካሳ ወዳሉበት ሲሄድ ብዙ ከሄደ በኋላ ራስ አሊ የደጃች ካሳ አማት አልነበሩም እንዴ? ዛዲያ ምንስ ቢጣሉ ሳልታዘዝ ገድዬና ራሳቸውን ቆርጬ ሲሄድ ይለቆኛል ይልና ተፈረሱ በቅጽበት ወርዶ ራሳቸውንም ፈረሱንም ትቶ ሰው እንዳያየው ጫካ ለጫካ እየተሽለኮለኮ ሲሄድ ይታያቸዋል። ይህ ልውጥ ይልና ደግሞ እሱስ ማንም ጨክኖ አይገላቸውም። ቢሞቱ ኖሮ እስካሁን ይሰማ ነበር። ብቻ በፈረስ ብቻቸውን ሲባክኑ ሰንብተው ረሃብ ጥማቱ አንገላቷቸው ከፈረስ ወርደው ፈረሱን እየሳቡ እባካችሁ እኔን ፈረስ በሁለት ብር እንኳ ገዙኝ እያሉ ሲሄዱ አንዳንዱ ባላገር ኧረ ምን የመሰለውን ፈረስ ይዞታል አያ ይሄ ለእኔ ምን ያደርግልኛል እያላቸው ሲያልፍ ይሄ ለወጥ ሲል ደግሞ ጎጃምን ሲደበድቡት የኖሩ በመሆናቸው ሰዎች ይዘው ለብር ጎሹ ይሰጧቸውና በድሮ ሚስታቸው ፊት ልዩ ልዩ ውርደትና የጭካኔ ስራ ሲፈጸምባቸው ቆይቶ ሁለት አይናቸው በፍላት አጥፍቶ በጽኑ ስቃይ ጅበላምባ ላይ አስሮ ሲያስቀምጣቸው እየታያቸው ጎበዟና ዘወትር ፈገግታ የማይለያቸው ወይዘሮ ተዋበች ስራ ሲይዙም ዝም ብለው ሲቀመጡም እንባቸው በሁለት አይኖቻቸው ተለል ይል ነበር። አንዳንድ ቀንማ አንድ ነገር ለማድረግ ሲፈልጉ ያሰቡትን ስተው ያላሰቡትን በማድረግ አንዱን ዕቃ አንስተው ከማያስፈልገው ቦታ ላይ ማስቀመጥ አመጡ። ደጃዝማች ካሳ በሰሞኑ የሚታየው የወይዘሮ ተዋበች ሁኔታ ደስ አላሰኛቸው አለ። ወይዘሮ ተዋበችም ጭንቀታቸውን ለደጃዝማች ካሳ እንዳይገልጹላቸው ምናልባት እኔ ድል እንደሆን ነበር የምትፈልጊው ብለው ይቀየሙ ይሆናል በማለት ሰግተው ጭንቀታቸውን ውጠው ለብቻቸው ይሰቃዩበት ነበር። ለደጃዝማች ካሳ ደግሞ ይህ የወይዘሮ ተዋበች ጭንቀት ታላቅ ምስጢር ሆነባቸው። በድንኳን ያን ሁሉ ጊዜ አብረው ሲንከራተቱ ሲኖሩ የጊዜው መኳንንት በሚያደርጉት መሰረት አንዳንድ ቀን ከቁባቶቻቸው ጋር ቆይተው ሲመጡ በነበረበት ያለፈ ጊዜ ሁሉ አንድ ቀን እንኳ ከፊታቸው ፈገግታ ተለይቷቸው የማያውቁ ሴት ሁኔታቸው እየተሻሻለ ፍቅራቸው እየጠበቀ በሄደበት በተክሊል እንደገና ተጋብተው በቆረቡበት በአሁኑ ጊዜ ምን ቅርታ ሊፈጠርባቸው እንደቻለ መረዳት አቃታቸው። ወይዘሮ ተዋበች እንባቸውን ደጃሽ ካሳ እንዳያዩባቸው ዘወትር ቢጠነቀቁም በምንም ሁኔታ ደፍረስ ብለው ታይተው የማያውቁ አይኖቻቸው ቀላ እያሉ በሚታዩበት ቀን ደጃች ካሳ የወይዘሮ ተዋበችን ማልቀስ ሳይረዱ አልቀሩም። አንድ ቀን ምሳ ተበልቶ ሰው ሁሉ ወጥቶ ደጃች ካሳና ወይዘሮ ተዋበች ብቻቸውን ተቀምጠው ሲጫወቱ ተዋቡ፣ አንድ ነገር ብጠይቅሽ ትነግሪኛለሽ? አሉ ደጃዝማች ካሳ። ዛሬ ደግሞ ሚስጥር ደባቂ ሆንኩ አሉ ወይዘሮ ተዋበች። እሱን ተይውና እነግርሃለሁ በይኝ ልቀስ አሉ ደጃች ካሳ። ታንተ ተለይቼ የማውቀው ነገር ታለ ምን ቸገረኝ? እስቲ ሙት በይኝ ካሳ ይሙት። በዚህ ሰሞን ከተጋባን ጀምሮ እስከ ዛሬ አንድ ቀን እንኳ አይቼብሽ የማላውቀው ሐዘንና ቅርታ የሚታይብሽ ምን ሆነሽ ነው? አሉ ደጃች ካሳ እጆቻቸውን ዘርግተው ወይዘሮ ተዋበችን ወደ ደረታቸው ጠጋ አድርገው በመያዝ የምን ቅርታ ነው ደግሞ አሉ ወይዘሮ ተዋበች ራሳቸውን አስገድደው ለመሳቅ እየሞከሩ አይ ካሳ ይሙት ብለሻል መደበቅ የለም ምን ያደርግልሃል ለወቀዋ ዛዲያ አንተ ብላ ትቀየመኝ ማለልኛ ተዋበች ትሙት አልቀየምሽም አባባ የደረሱበትን ባለማወቄ ነው የተጨነቅኩት። ተጠሩነቱ ላይ ሙተው ወይም ተማርከው ቢሆን ኑሮ ልቤ ያርፍ ነበር። አሁን ግን የወደቁበት ጠፍቶ ስለቀረ ጭንቀቱ ገደለኝ። ታዲያ ለዚህ ነው የምትጨነቂው? አሁን ያሉበትን አጠያይቄ እነግርሻለሁ። ያሉበትን ስታውቂ ብታስጠይቂያቸውም ቅር አይለኝም። መጀመሪያም ሁሉን ያየሽው ነው፣ ጥፋቱ የራሳቸው ነው አሉ ደጃች ካሳ። እሱም አልጠፋኝም አወዳደቃቸውን ሳስበው ልብ ያልችልልኛል እንጂ አሉና ወይዘሮ ተዋበች ሳያስቡት በሁለቱ አይኖቻቸው ሞልቶ የቆየው እንባ ዝርክርክ እያለ ወረደ። እንዴ ምን ማለትሽ ነው ተዋበች? አምልጠዋል። ምን ይሆኑ ብለሽ ነው አሉ ደጃዝማች ግራ ገብቷቸው። የምሰማው ወሬ ሁሉ እኮ ነው ያሸበረኝ። ወይ ሞቱ ብሎ የሚነግረኝ አላገኝ። በቀደም ለስሰማ ደግሞ ተቸንፈው ሲሸሹ ጎጃም ደንበጫ ሚካኤል ከሚባለው ደብር ደውለው አስታርቁኝ ብለው ቢለምኑ ካህናቱ ተሰብስበው ሀገራችንን ያዘርፉብናል፣ አሁን ቶሎ ይሄዱልን ብለው አባረሯቸው አሉኝ። አይ አባቴ ሳይቸግሮ እንዲህ ይንከራተቱና ይሞቱ እኔ ልንከራተት አሉና ወይዘሮ ተዋበች እንባ ማውረድ ብቻ መሆኑ ቀርቶ ወደ መንሰቅሰቁም ገቡ። ደጃዝማች ካሳ እኔ ታቸነፍኩት ለአባትሽስ ቢሆን ለምን ታለቅሻለሽ ብለው የሚቆጡ ግብዝ ሰው አልነበሩም። የተዋበች ውስጣዊ ችግር በትክክል ገብቷቸው ነበር። ራስ አሊ መቸነፍ ቀርቶ ታስረው ቢመጡላቸው ግድ ያልነበራቸው መሆኑንና አሁን የተጨነቁት በአባታቸው ላይ ሊደርስም ላይደርስም የሚችለው እንግልት በሐሳብ ሰሌዳ ተስሎ ስለሚታያቸው መሆኑን አላጡትም። እንዲያውም በዚሁ መነሻ ብዙ ቀን ሳያስታውሷቸው የሰነበቱ ሟች እናታቸውን አስታውሰው ራሳቸውንም አንድ የሰቀቀን ስሜት መታቸው። ተዋበች፣ ጭንቀትሽን ተረድቼዋለሁ። ያሉበትን አሁን አገኘዋለሁ። ለጊዜው አሁን ወደ ሰሜን ስለምንሄድ ነው እንጂ በኋላማ ወደ ሸዋና ወደ ወሎ መዝመቴ ስለማይቀር የትም ቢሆኑ ማወቂ አይቀርም። አሁንም ይሁን ቆይቶ ያሉበትን ስናውቅ የሚያስፈልጋቸውን ነገር ሁሉ ትልኪላቸዋለሽ። ከኔ ጋር ያጣላን የመሪነት ጉዳይ እንጂ ያንቺ አባት የኔ አማት መሆናቸውን ልፍቅ አልችልም። ከዚህ በላይ ምንም ተጥላቻ ጋር ቢሆን ዝምድናዬን ፈልገው አንቺን ለኔ መዳራቸውን አልክድም። ግድ የለም አትጨነቂ አሉ ደጃች ካሳ በለዘበና የትካዜ ስሜት ባለበት ድምፅ። ለሁሉም ነገር መውደቂያቸውን ታወቅኩት ልቤ ያርፍ ነበር አሉ ወይዘሮ ተዋበች። የደረሱበት ጠፍቶ ይቀራል ብለሽ ነው? ይህ በጭራሽ ተወድሽ አይግባ። ደግሞ ምንም እንደማይሆኑ አትጠራጠሪ አሉ ደጃዝማች ካሳ።
መቅደን አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ። እኔና እዩ ቱርክ ባይ የምሸሽም መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋራ እኔመዩ ቱርክ ባይ የምሸሽ አያችሁት ብያ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔመዩ ቱርክ ባይ የምሸሽ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።